ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። እባክሽን ላስቸግራችሁ ፈልጌ ነበር። ይኸውልሽ ኦቲስቲክ የሆነ ልጅ ኦቲስቲክ የሆነ ልጅ አለኝ እና ፍሬ ረቂቅ የሚል ትምህርት ቤት የት አካባቢ እንዳለ ብትጠቁሙኝ ብዬ ነው።
አካባቢው ቤተል አርባ አካባቢ ነው። ስልካቸው እዛው ቪዲዮ ላይ አለ። የመጨረሻ ክፍሉ ቪዲዮ ላይ አለ።
አዎ እሱ ላይ ያለውን ስልክ እኮ ስደውል ሌላ ድርጅት ነው እንትን ያለኝ። ብትሰጭኝ ካለሽ የመጨረሻው ክፍል ላይ የእነሱ የድርጅታቸውን ቤቱን ምናምን ያሳያሉ እና እዛ ላይ ስልካቸው አለ ረቂቅ የሚል
ቤቱ ላይ አዎ አዎ ያሳያሉ። የመጨረሻው ክፍል ላይ interview የመጨረሻ ክፍል የሚለው ላይ በመሀል የእነሱን ቤት ምናምን ስለሚያሳዩ እዛ ላይ ስልካቸው አድሬሳቸው አለ። ቤተል አርባ አካባቢ ነው። ቁጥራቸውን እዛ ላይ ያገኛሉ።
ቤተል አርባ በቃ በሱም ሄጅ እጠይቃለሁ። ካልሆነም ካገኘሁትም ደውላለሁ። አመሰግናለሁ።
እናመሰግናለን። መልካም ቀን።
ለሁላችንም አካባቢው ቤተል